ኪሎሜትር ሰብኔ
ኤሎቤሪ ሰላሳ ሁለት ዜሮ አራት
ሰላሳ ሁለት ዜሮ አራት ምን ሆነብህ ነው?
ከሰመሯ ስልክ አታነሳም።
ሰላሳ ሁለት ዜሮ አራት ነው ያልከኝ? ማነው ስሙ?
አማረ እ?
አማረ አማረ
አማረ ሰላሳ ሁለት ዜሮ ዜሮ አራት ነው።
አዎ
እ፣ ከአስር ደቂቃ በኋላ ደውል አሳውቅልሃለሁ።
እሺ